ሄሎ ሄሎ አቤት
ጤና ይስጥልን አብሮ ይስጥልን እ ዋሽንግተን አዎ እንትን ፈልገን ነበር እናት CT scan ሊሰራልን እሺ እና ደግሞ patient ኡ እዚህ የካቲት አስራ ሁለት ICU ውስጥ ነው ያለው በማሽን support የሚደረግ patient ነው
ከዚህ አሁን በሌላ ስልክ አልደወላችሁማ እ አልደወ- አልደወልንም እስካሁን አዎ። ሌላ ሰው ነው የደወለው
አይ ድጋሚ እንዳይሆን ብዬ ነው አሁን ደውለው አይደለም ሌላ ሰው ደውለዋል አሉኝ አዎ፣ እዚሁ አጠገቤ እሺ እሺ ሌላ ምን ሰው ደውል።
scan ያልከኝ CT brain with contrast ነው contrast እም።
እሺ ሄሎ አቤት እሺ with contrast brains system ሰባት ሺህ አራት መቶ ነው።
ምን አልሽኝ ሰባት ሺህ አራት መቶ ነው ዊዝ ኮንትራክት እሺ
ዋጋው እንደዛ ነው። አምቡላንስ ይምጣ አይደል?
እኮ አምቡላንስ የአምቡላንስ ሂሳብ አለ አይደለ
ሄሎ ወይ እየሰማሁሽ ነው እሺ አምቡላንስ በነፃ ነው okay እንትን ነው አ፣ ሙሉ ማሽኖቹ ምናምን አለው አይደል አለ ነው አለ with- with contrast ስንት አልሽኝ with contrast ሰባት ሺ አራት መቶ እሺ ስንት ሰዓት ይመጡልኛል
አሁን ስልክ እናስተላልፋለን ይደውሉላችኋል ምን አልሽኝ አሁን ስልክ እናስተላልፋለን ይመጣሉ እሺ በቃ በዚህ ስልክ ያሳውቁኛል ወይስ እኔ ደግሜ ልደውል ችግር የለም ይደውላሉ በዚህ ስልክ እሺ እማዬ አመሰግናለሁ